ሄሎ ሄሎ አቤት ጤና ይስጥልኝ።
ጤና ይስጥልኝ።
ከድር ገበያ ነበር የምደውለው።
እሺ እኛ ጋር አጋር ለመሆን ተመዝግበው ነበረ።
አዎ ነገ ቀጠርኳት። ደውላልኝ ነበር ነገ ከሰዓት እመጣለሁ ብያለሁ።
እሺ ለመሰልጠ እሺ
እሺ አመሰግናለሁ። እሺ